ሄሎ
ምን አሁንም ሰረገ እ አሁንም fail አድርጎበት ነው።
ምን ነበር?
ሞገስ ነኝ።
እሺ
fail አድርጎበት ነው። አሁንም
ሄሎ ወይ ተስፍ ምን እንዴ?
እስቲ እስቲ ለአሁንም የኮራፕት ነው ነው እኮ የሚለኝ ሞገስ። አሁንም ለአዲስ ዳውንሎድ አድርገህ ነው አይደለ?
ዳውንሎድ ለሶስተኛ ጊዜ ማለት ነው። አሁን እስቲ ያደረኩት ሌላ ኮምፒውተር ላይ ፋይሉን ትጭነዋለህ። እሺ ሌላ ኮምፒውተር አይገሱ የሆነ የኮምፒውተሩ ችግር መሰለኝ እንደዚህ የሚለው።
እና ራሱን ፋይሉ ሌላ ኮምፒውተር አልጫንልህ?
እስቲ ጫኑ፣ አሁን እንደዛ እንሞክረው እስቲ።
እሺ እሱኛውን አብሬ ውስጥ ያኛውን ልላክልህ። አንተም አይ እኔ ዲስኮ ያው እስቲ ሞገስ ጫነውና እንትን በለው ኤክስትራክት በለው ዝም በል ኤክስትራክት ማድረግ አለ አይደለ?
እንዴ
right click አድርገው extract here በለው ፋይሉ ማለት ነው። ጫነውና መጀመሪያ
ቆይ ልጫንልህና አንተ ታደርገው አይሻልም?
እሺ እሺ፣ ልላክልህ ላክልኝ።
እንትኑን።
እሺ እሺ ሁለቱንም ልጫነው ፋይሉ።
እሺ፣ ጫነውና ላክልኝ።
እሺ ከፈችው እንትኑ እንግዲህ ስፓን ከተሰፋ ነው። አዎ እኛው ምናልባት እሱ ሊሆን ይችላል እንግዲህ ካልሆነ በስተቀር እንዴት ነው ታዲያ? በስነ ስርዓት ነው ደሉድ የሚያደርገው። ቁጥሩ ሊያደርግ ብለህ
እሺ ንገረን።
የእንትኑን አስራ አንድ አስራ አንድ
አስራ ስምንት አስራ ስምንት ሀያ አምስት ሀያ አምስት
ሰባ ሰባ አምስት አስራ ስምንት ሰባ አምስት አስራ ስምንት አዎ
እሺ
እንትኑ ልጭልላት ነው።
እ? እሺ አሁን ይመጣላል። accept በለን። እሺ እሺ ቆይ ልጫንላት እንትኑንም